ሄሎ ሀሴት ነኝ።
ሀሴት እንዴት ነሽ?
አለሽ በቤት ነሽ ወይ?
አርባ ሰማንያ ዘጠኝ አርባ ሰማንያ ዘጠኝ እስኪ ምንድን ነው
ተቃራኒ ወርደን ነው።
ያኛውንም ንገረኝ።
አርባ ሰባ ሶስት አርባ
ሰባ ሶስት ሰባ
ሶስት ሶስት እሺ። ድምፅ ትንሽ ርቋል።
እሺ፣ አይሰማም?
አሁን በደንብ መጣ
እሺ፣ አርባ ሰባ ሶስት እና አርባ ሰማንያ ዘጠኝ
አዎ።
እሺ። ታሪኩ አለ ይሄ ከቦሌ አለም ሲኒማ ይወጣልሃል ታሪኩ።
እሺ፣ እሺ።
እሺ ባይ